ሄሎ ሄሎ አቤት ጤና ይስጥልኝ። ምን
ካርድ ይወሰድብኛል በሞላ ቁጥር በዚህ ቁጥር ነው? በዚህ ቁጥር ነው?
አዎ በዚህ
እሺ፣ መስመር ላይ ጠብቀኝ። ደንበኝነቱ ተቋርጧል።
እሺ የምን ደንበኛ ነህ ነበር አልገባኝ ቴሌቪዥን game ነው። subscribe ስታረግ ትኬት ይገባልሃል። ትኬቱ ደግሞ የእድል ጨዋታ መሞከሪያ ማለት ነው።
okay ለእኔ የሆነ ይም- እንዴ?
ካሸን ያው ካሸነፍክ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት አለው።
እግዚአብሔር እውነት አይ ማለት በብዛት ሲቆረጥ እኮ ነው የሚያስጠላው። በጣም ብዙ አሁን ብር እኮ ነው።
የሚቆረጠው ለምን እንደሆነ ታውቃለህ? subscribe ስታረግ እ፣ ደንበኛ ስትሆን ትኬት ይገባል። ትኬት ማለት ደግሞ ሶስት ቁጥር ላይ የግ- ጥያቄና መልስና የእድል መሞከሪያ የሚል አለ።
okay ገባኝ።
እድል መሞከሪያ ነው።
አይ ማለት ብዙ ጊዜ ካርድ አምስት ብር ምናምን እስከ አምስት ብር ይቆረጥብኛል በሞላ ቁጥር። ለዛ ነው ባይበዛልኝ ችግር የሞከው ነው።
ይህ አምስት ብር ሲሆን ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ነው የሚወስደው።
okay አይ ለእኔ ምናልባት የእድል ነገር ካለው እንኳን ይኖር ምናልባት ይሳካልኝ ከሆነ
እስቲ ሞክር።
እሺ፣ እሺ። አይ ማለት በአነስተኛ ቢሆንልኝ ደስ ይለኛል። ሁለት ብር ምናምን ሁለት ብር እኮ ነው ዕለታዊ የሚወስደው እኮ።
okay። እና አሁን ማለት አምስት ብር ስለተ አስር ብር ነበረኝ አምስት ብር ተወሰደብኝ። ሁለት ብር ቢሆን ችግር የለውም።
አይ የኛ እንደሱ አይወስድም። እሺ
እሺ። እና ሁለት ብር ሳምንታዊ አስር ብር ነው የሚወስደው።
እሺ፣ በቃ ዕለታዊ ይሆንልኝ ሁለት ብር። ያው የእድልን እንሞክረው።
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ እ፣
ሞክር።
እሺ። ኮከብ ስንት?
ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት ለመዝጋት ነው ለመቀጠል ነው?
subscribe ስታደርግ አንድ ቁጥር ንካ።
እሺ።
ዕለታዊና ሳምንታዊ ጥቅል ይልሃል። አንተ ዕለታዊም ምረጥ።
እሺማ፣ እሺ፣ እሺ።
bye መልካም ጊዜ።
እሺ፣ ደውላችሁ አሜን።